Hello ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳችሁ?
እንትን ነበር brain MRI ያለ አለን አዎ።
እንትን ሚኒሊክ ነበር ያለን ነው እና እሺ
እንዴት እናድርገው? ዋጋው ስንት ነው?
እ አንዴ መስመር ላይ ጠብቁኝ። Hello ወይ without contrast ነው
ማለት መድኃኒት አለ ወይስ እ brain መነሳቱን ብቻ ነው የፈለጉት?
brain ብቻ መሰለኝ Okay እንደዛ ከሆነ አምስት ሶስት መቶ ነው።
እ ከኮንትራስት ጋር ከኮንትራስት ጋር ሲሆን አራት ሺ ዘጠኝ መቶ ብር add ያደርጋል። በጠቅላላ ስምንት ሺ ስድስት መቶ ብር ይመጣል።
እና እንትን ትልኩልናላችሁ አዎ፣ በ- አዎ፣ አምቡላንስ በነፃ ነው። አዎ።
በቃ brain ኡን ብቻ ማለት ነው።
እሺ እ አሁን በደወሉበት ስልክ ከአምቡላንስ service ይደውሉልዎታል።
እሺ thank you። እሺ እሺ
አሁን መጨረሻ ላይ